አቤት
ሄሎ አቤት አቤት አባይ ሰላም ነው
እግዚአብሔር ይመስገን አለን አለን ደውለህልኝ ነበር ስልሳ ዜሮ ሁለት ላይ
እ ስልሳ ዜሮ ሁለት ላይ ደውለህ ነበር
መቼ ዛሬ አሁን አሁን አሁን አሁን
ኧረ አልተደወለም አሁን አሁን ደውለሃል ስልሳ ዜሮ ሁለት ላይ
አሁን አሁን ስንት ሰዓት አዎ፣ አሁን አሁን አይ ምናልባት ልጆች ጎረጎሩ ይሆናል በቃ እሺ
እሺ በቃ ይቅርታ